ሄሎ ጤና ይስጥልኝ ቀሲስ ዳንኤል ከብስቤት ምንድወደው
እንትን ነበረ ብር ዊዝድሮ አርጌ ያዝ አረጋቸዋል።
ምን ለበስ አሉኝ?
አርጌ ብሯ ተያዘች።
እሺ አንዴ መስመር ላይ ጠብቁኝ እሺ እሺ፣ በዚህ ቁጥር አይደለም በሌላ ቁጥር
ሄሎ አቤት ጤና ይስጥልኝ ቤት ቤት ይቅርታ አዎ፣ ትንሽ አ፣ ብር ተይዞብኝ ነው withdraw አርጌ
ቤት ቤት ስልክ አንቺ ጋር ቁጥር ንገረኝ።
confirm ዜሮ ዘጠኝ ሀያ አራት እሺ ሀያ እሺ ዘጠና ሰባት ሰላሳ ስድስት ዘጠና ሰባት ሰላሳ ስድስት ስንት ብር ነው?
ሰላሳ ሺህ
ጠብቀኝ እሺ እሺ እንዴ ቤት አልጠበቅም።
ወንድም አገኝ ፋሲል ነው አይደለ? account number ኡ አዎ፣ ምን አለ ዘጠኝ ሀያ አራት ሀያ ዘጠና ሰባት ሰላሳ ስድስት እ hello hello ይሰማል? hello hello ወይማ አቤት ሀያ አራት ሀያ ዘጠና ሰባት ሰላሳ ስድስት ነው። አ ቁጥሩ ልክ ነው።
ትክክል ትክክል ትክክል።
እሺ እሺ confirm አድርጌላለሁ። ከአንድ እስከ ሁለት ሰዓት ባለው ውስጥ ይገባል። እሺ
እሺ እስከ ሁለት ሰዓት አመሰግናለሁ። አዎ ቻፓ ስለሆነ ትንሽ ሰዓት ይፈልጋል። ሳንቲም ቢሆን በደቂቃዎች ውስጥ ይገባል።
እሺ እሺ ችግር የለም።
እሺ መልካም ቀን። እሺ አሜን